hello ጤና ይስጥልን።
ሰላም
አለ ረቡዕ ዕለት ያዘዝኩት ብቻ ሰኞ እንልካለን ብላችሁ ነበር። order ኡ ወጣ ይሆን?
okay እስኪ ስልክ ይነግሩኛል check ላድርግሎት ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ ስምንት ሰባ ስምንት ሀምሳ ስምንት ሀያ ሁለት okay አዎ አቮካዶ ነው አይደል አ ልደታ ፍርድ ቤት አዎ ወጥቷል ዛሬ አ ይመጣል ይመጣል ነው ማለት አዎ እሺ እሺ አደራ ይወጣል፣ ዛሬም ሌላ ችግር ቦታ የለም።
እንዳትለኩት።
አይ እዛ ነው በፍርድ ቤት ነው ያስገባነው እሺ እሺ እሺ እሺ አመሰግናለሁ።
መልካም ቀን